ጤና ይስጥልኝ በዛ ነኝ ባኩም ልርዳው
ጠዋት ላይ እንትን ብዬ ነግሬያቸው ነበር እና ዊዝድሮ አድርጌ ውድ ስፖርት
አስመዝግበው ነበር ከዚህ በፊት እሺ አሁን በደወልበት ቁጥር ነው እሺ ደንበኛችን አንድ መስመር ላይ ቆይ የሌሉት ደንበኛችን መስመር ላይ ያለው እሺ፣ ቅርታ ስላስጠበቁት ሙሉ ስሞት ያሬድ አለሙ ነው። እሺ፣ ጉዳዮት ወደሚመለከተው አካል ተላልፎለታል። ምላሽ ባገኘን ሰዓት ደውለን እናሳውቆታለን። እኛ
ይቆያል እንዴ?
በዚህ ጊዜ ማለት አልችልም። ከእርስዎ በፊት የተመዘገቡ ደንበኞች ስላሉ በተራ መስተናገድ ስላለበት ነው። በተስተካከለ ሰዓት ደውለን እናሳውቆታለን።
እሺ።
እሺ፣ ደንበኛ